ሄሎ ሄሎ ሰላም ጤና ይስጥልኝ ቻፓ
እ እማ እንትን ብር አስገብቼ ማለት ነው ስልኳ ራሱ ማለት ነው አታን አይነሳም አሁን ማለት ነው እም?
ብር አስገብቼ ነበር እና ወደ እንትን ማለት ነው ወደ አዲስ ቤት ቢንጎ
እሺ እሺ እና ምንም በቃ ምንም አይነት እንትን መረጃ እያገኘው አይደለም ልኬ ማለት ነው ምንም አልገባልኝም እስከወድ
እሺ transaction message አለዎት አሉኝ ለሁሉም ልክ ያለው እኮ እዛ ላይ ላሉት እንዳለ መጻጻፊያ ላሉት እንዳለ ልክ ያለው እኮ transaction
እሺ ምን ላይ ቴሌግራም ላይ ነው የላኩልን ቴሌግራም ላይ በ link ኡ በራሱ የለ
አይ በእርሱ ሳይሆን ስልክ ቁጥር እንስጦት የቴሌግራማችንን እና ስልሳ ሰባ ሁለት አርባ ሁለት ሰባ ሁለቱ አዎ በእሱ ላይ ቴሌግራም አለን እና እሱን save ያድርጉትና እዛ ላይ ላኩልን እሺ እሱ ላይ ነው የምናየው እሱን save እሱን save አደረገው ደግሞ inv- እንትን ነው የሚለኝ
ምን ወደ እንዴት ነው በቃ እናንተን አያስገባኝም እኔ እናንተ እናንተ ናችሁ እኔን እንድታስገቡኝ የሚያደርገው አይ እንደዛ አይደለም customer ኦች በእንደዛ ነው የሚጠቀሙት እኛ የምናስገባው message እንደሚልክ መላክ ነው።
በቴሌግራም ቆይ እኔ የምልሽ በዚህኛው በዚህኛው ስልክሽ በ message ብልክላችሁ message ኡ እንትኑ
እ እሺ ቶሎ እንዲስተናገዱ ነው። አሁን ብዙ customer ኦች answer እያደረግን ስለሆነ በቴሌግራማችን ከሆነ ይፈጥንሎታል። በሌላ ሰው እንዲሆን ይላኩልኝ፣ በሌላ ሰው እንዲሆን ይላኩልኝ።
በሌላ ሰው ቢሆን ልላከው አ አ ይላኩልኝ እና ከዛ መልኩ ይደውሉ።
እሺ እሺ አሁን ነው የምደውለው እሺ እሺ እሺ መልካም ቀን።
እሺ ዶ- እሺ ቴሌግራም